አዳሪ በሽታ አውቶቡስ መጣው አባይ ድረስ ሳይሸሽ ተመለሰ። ተማርቆስ አዳሪ በሽታ አውቶቡስ መጣው አባይ ድረስ ሳይሸሽ ተመለሰ። አባይ በረሃው ላይ ትጠብቀኛለች መኪና ዘዋሪ ቶሎ አደርሰኝ ይላት ከዘገየሁባት ጥላኝ ትሄዳለች። አውቶቡሱ አብራሪ ሾፌሩ ምን ከፋ ሾፌሩ ምን ከፋ አይጎደል ብለው ሞልቶ የደነፋ ሞልቶ የደነፋ ኦይ አንገቴን ደፍቼ ኦይ ከተማ መስዬ ኦይ ቆሜያለሁ አባይ ዳር ኦይ ቢያሻግረኝ ብዬ ሞልቶ የደነፋ ኦይ ብጮህ አልሰማለኝ አይ ብጮህ አልሰማለኝ ተው አባይ ተው አባይ ውይ ሰው አገር አታለኝ ውይ ሰው አገር አታለኝ ከወንዙ ዳር ቀረምኩ ዋጎዬ ዋጎዬ መሻገሪያ ትቼ ዋጎዬ ዋጎዬ ላያትዬ ጓጓ ዋጎዬ ዋጎዬ ከአገሬ ወጥቼ ዋጎዬ ዋጎዬ ከአገሬ ወጥቼ ዋጎዬ ዋጎዬ ኦ ኦ ላይ በረሃው ጣና በረሃው ስንቄ ዱር ፍሬ ቀለቤ ውሃው አባይ በረሃው ጣና በረሃው ስንቄ ዱር ፍሬ ቀለቤ ውሃው ለዲ ለዲ ለዲ ለዲ ለዲ ዳዳ ለዲ ለዲ ለዲ ለዲ ለዲ ዳዳ ለማርቆስ አዳሪ በጭንጣማ አውቶቡስ መጣው አባይ ድረስ አይቼሽ ልመለስ ለማርቆስ አዳሪ በጭንጣማ አውቶቡስ መጣው አባይ ድረስ አይቼሽ ልመለስ አባይ በረሃው ላይ ትጠብቀኛለች መኪና ዘዋሪ ቶሎ አድርሰኝ ይላት ከዘገየሁባት ጥላኝ ትሄዳለች ገደሉ ሜዳውን ጋራውን ፍረስ ጋራውን ፍረስ የወንዞች አባት በልኩ ፍሰስ በልኩ ፍሰስ ኦይ ወለል በል መንገዱ ኦይ በአብዛት ይደረስ ኦይ ናፍቆትን ሰንቆ ኦይ ለሚመላለስ አሳልፈኝ እያልኩ ሆይ ጮኩኝ መላልሼ ሆይ ጮኩኝ መላልሼ አባይ ጉደልልኝ ሆይ አልሂድ ተመልሼ ሆይ አልሂድ ተመልሼ ከወንዙ ደርሼ ዋሆዬ ዋሆዬ ቀኑን ስቆጥሩልሽ ዋሆዬ ዋሆዬ በጊዜ ዋልደረስኩ ዋሆዬ ዋሆዬ ወይ አልቀረቡልሽ ዋሆዬ ዋሆዬ ወይ አልቀረቡልሽ ዋሆዬ ዋሆዬ ኦ ኦ ኦ ለዲ ለዲ